hello ነው ሰላም ነው? ትላንትና ብር ኦንላይን በልቼ withdraw አድርጌ ነበር እና እስካሁን ብሩ በ CBE ብር አልደረሰኝም።
ይሄ ነው የበስት ዌይ ስልክህ?
አይ የኛው አይደለም።
እሺ ንገረኝ።
ዜሮ ዘጠኝ ስልሳ ዘጠኝ ዘጠኝ ስልሳ ዘጠኝ ሰባ አንድ እሺ
ሀምሳ ሰባት ሀምሳ ሰባት
ሀምሳ ሰባት ዘጠና አምስት
ስንት ብር ነበር ያስተላለፍከው?
ሰባ መቶ ብር
እሺ፣ አንድ check ላድርገው፣ ጠብቀኝ። ሰባ መቶ ብር ፕሮሰስ ላይ ስላለ ነው። አሁን ይገባልሃል። እሺ